ጤና ይስጥልኝ። በዚህ ቤት ዮርዳኖስ ነኝ።
ሰላም ነኝ።
ሰላም አዎ እናቴ የና አካውንት በትስበት እ ምን አሉ? ተ- ደም- አ- አ- አ- አምስት መቶ በትራንስፌር አድርገህ እስከ ቴሌ ብር።
ተ- ትራንስፈር አድርገው ለ- ወደ ቴሌ ነው።
አዎ እሺ ቴሌ ብርም አልገባም። እኔ አካውንት በትስበት ማ የለም፣ ሁለታ ጭማ የለም።
እሺ። በዚህ ስልክ ቁጥር ነው አይደል? ትመኛች አይ ይሄ ስልክ ነዋ።
ስንት ብር ነው ወደ ቴሌ ብር ት- ያለው?
አምስት መቶ አምስት መቶ
እሺ አልገባሉትም። ወደ
ትላንት ከትላንት ጋር ጓ- ጓዝ አለ አይደለ? ሲቲና ያሸነፈ የኔ ዲስፖዚት ዲፖዚት ነው።
አዎ ቴሌ- ውስጥ ብር ቴሌ ብር።
ውስጥ አዎ
እሺ የላኩበትን እ፣ ፎቶ ትኬት ይላኩልን ቴሌግራማችን ላይ።
ቴሌ ብር አዎ የላኩበትን ይላኩልን አይ ቴሌግራም የም- እሺ ከዋል አይን አቲከቱ አንዱ አለ የኔ እኮ ላኩልን ላኩልን ቴሌግራም ላይ ግን ያው ሁለት ቲኬት የለም። ያው ከሲቲ ጋር ላይፍ እያደረገ ኦኬ እኮ ያልገባሉትን ትኬት ይላኩልን ቴሌግራም ላይ ቼክ እንድናደርግሎት።
እሺ እሺ ቴሌግራም